ሄሎ
ያ
ሰላም ጤና ይስጥልን።
እንዴት ዋላችሁ?
አለን አለን። ምን ልርዳዎት?
እ
ምን ልርዳዎት? አለን
እየተበላው ነው ብር
ምን አሉን?
እየተበላው ነው ብር።
ለማቋረጥ ነው።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር የሚጫኑ
እሺ፣ እናመሰግናለን።
እም